ሄሎ
ሄሎ ሰላም ጤና ይስጥልን።
አቤት ነጻነት ቢራራ ነሽ?
አዎ ከ We Plus Solution ነበር የምንደውልሽ።
ከየት እ We Plus Solution እሺ ለ TikTok እና ለ YouTube host ነት CV ልከሽ ነበር አይደል?
ማይ እ
ምን ልከሽ ነበር CV ልከሽ ነበር ለ host ነት እ፣ አዎ አዎ ለመወዳደር።
አዎ እ?
አዎ
ማነው ስምሽ?
ነጻነት ቢራራ እሺ ስለዚህ እ፣ ለሐሙስ አራት ሰዓት ላይ እ፣ መምጣት ይመችሻል?
አዎ ይመቸኛል በቃ አድራሻውንና ምን ምን ይዘሽ መምጣት እንዳለብሽ በ text እልክልሻለሁ።
እሺ ውዴ እሺ አመሰግናለሁ እሺ እናመሰግናለን። መልካም ቀን።
አሜን ላንቺ